hello hello hello ሰላም ጤና ይስጥልኝ ቴሌብር የቴሌብር ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል እርስዎ ባለዎት ትኬት game ኦችን መጫወት እድልዎትን መሞከር hello hello ይሰማል